hello ጤና ይስጥልኝ።
ጤና ይስጥልኝ። ራይ ሰላም ነሽ?
እግዚአብሔር ይመስገን።
እየጠየቅኩ ያለሁት እኮ failed transaction አይደለም እየጠየቅኩ ያለሁት እና እኔ ባለፈው ይሄ September five እና September three እና September four ላይ የተጫወትኳቸው ገንዘቦች ነበሩ። ከሞባይል ባንክ አስገብቼ already እያሸነፍኩኝ ወደ ሞባይል ወደ Commercial Bank of Ethiopia አስገባ ነበረ withdrawal ብዬ ማለት ነው። ቻፓ መርጬ ማለት ነው። ቻፓ መርጬ በማያስገባበት ሰዓት ላይ ያስገባው ያስገባው almost እስከ ሰባ አራት አምስት ሺህ ነበረ። almost እኔ calculate ያደረኩ የነበርኩት ገባሽ ሁለት አምስት ሰባት ስድስት እያልኩኝ ማለት ነው ያስገባው ነበር በቻፓ ወደ ሞባይል ወደ Commercial Bank of Ethiopia። ከዛ በኋላ transaction ኡን በማየበት ሰዓት ላይ አንዳንድ ጊዜ አስገብቼ በቻፓ ጠዋት ስነሳ አይ ነበረ። ወዲያውኑ ደግሞ አንዳንድ ጊዜ ያስገባል ኢትዮጵያ ንግድ ባንክ። ምንም አልገባልኝም። በጣም ግራ ገባኝ። ስገባ አዲስ ማታ ያሳደርኩት በቀን አራትና ሶስት አራትና ሶስት ያሳደርኩት አንድ ሺ አንድ መቶ ነበረ። በሁለት account ነበር የሚጫወተው በሳፋሪኮም ሲም እና
ምን አልከኝ? ተቆራረጠ። hello hello hello
hello፣ ራይ ይሰማኛል?
እሺ፣ አሁን ይሰማል።
አዎ። እና ምን አይነት evidence ያስፈልጋል? እኔ ደግሞ እዚህ ማየው withdrawal request ገብቼ ይህ failed transaction የመሰለኝ ወደ
ወደ ምን hello hello hello